ሄሎ ወዬ ወየነ አቤት በምንድን ነው የገባው ያንቺ
ሚሞሪ እኮ ሚሞሪ መች ነበር ያስገባሽው በሰባት ሀያ ዘጠኝ ሀያ አራት
ሰባት
ሀያ ዘጠኝ ሰባተኛ ወር ነው
አ
እኮ ተመሪውን ጽፈሽ ሰጠሻቸው ነበር አ አ
እሺ ቀኑን ንገሪኝ ሰባት ሀያ ዘጠኝ ሀያ ሀያ አራት ማሽኑ የገባበትን ነው አ
ሰባት ሀያ ዘጠኝ memory ነው የገባው ሄሎ ሄሎ